ጤና ይስጥልኝ አሪፍ ነኝ ቤዛዊት ነኝ እባክዎ ምን ልርዳዎ?
ብር በአሪፌ ገብቶ እሺ screenshot አድርገህ ላክልኝ ብለውኝ ነበር።
እሺ ላኩልኝ ልኬ ነበር። አዎ
ስምዎት ማን ልበል ቴሌግራም የሚጠቀሙበት
የሺ ዳኛ ጋሻው በዚህ ስልክ ነው።
እሺ ደንበኛችን በእኛ በኩል አስተካክለን ስንጨርስ ደውለን እናሳውቅዎታለን እሺ ደንበኛችን መልካም ቀን ዛሬ ይመልሱልኛል?
አዎ በእኛ በኩል አይተን አስተካክለን ስንጨርስ ደውለን እናሳውቅዎታለን ደንበኛችን እሺ እሺ